ጤና ሰላም ጤና ይስጥልኝ። Best Bet ከዳር ነኝ። እባክዎ ምን ልርዳዎ?
ሙሉ ሰው እባላለሁ እናቴ፣ agent ነኝ እና ማን? ይቅርታ።
ሙሉ ሰው ሙሉ ሰው እሺ፣ ሙሉ ሰው ሰላም ነው?
አለን ይመስገን። agent ነበርኩኝ እና እንትን ቆይ፣ እኔ supervisor ኤን ማወቅ አልችልም
እ ማለት supervisor አለ ብሎኝ ነበር አንዴ።
አዎ አለ።
እያንዳንዱ agent የሚከታተለው supervisor አለ ብሎኝ ነበር እና እሱ እንዴት ነው ማግኘት የምችለው?
Okay፣ ስልክ ላይ ማውራት ፈልገና ችግር የለውም። እሺ፣ ላስተላልፍልህና እንዲያወራው። ብሩክ ይባላል supervisor ነው። እሱን አውራው። እሺ፣
Okay። ሄኖክ ነው የሚባለው?
ብሩክ ብሩክ።
ብሩክ አዎ ብሩክ። አዎ ብሩክ ነው። አንዴ ጠብቀኝ። ግን ስምህ ማን ነው? ይቅርታ በደንብ አላስኩትም።
ሙሉ ሰው ሙሉ ሰው ምዕራብ አባያ ላይ agent ነው።
የት ነው?
አዎ። ምዕራብ አባያ
ምዕራብ አባያ።
አዎ።
እሺ እሺ፣ አንዴ እሱ ያወራሃል። እሺ፣ ጠብቀኝ።
እሺ
ብሩኬ ሙሉ ሰው ነው። እሺ ሙሉ ሰው ምዕራብ አባያ። እሱን ማውራት ፈልጌ ነው። ምዕራብ አባያ።
ሄሎ
Hello፣ ሰላም ነው?
አለን አባቴ። እሺ፣ ሰላም አለን ይመስገን። አይ የእንትኗን ነገር እኮ ብዙ customer መጥቶ የጠየቀኝ ነው እና ይሄ የእጣ ምናምን ሽልማት አለ ተብሎ አልነበር?
እ አዎ አዎ
እሱ ነገር እንትን ላይም አልተለቀቀም ውጤቱ ምናምን ነገር።
Okay።
እንዴት ነው?
ውጤቱ እስኪ assign እናደርጋለን። አሁን ለሽልማት እንትን ያሉትን check እናደርግና አ- assign ይደረጋል። ችግር የለውም። አዎ ገባኝ። የስፖርቱ
አ- አ- አይ አ- ትኬት እየቆረጡ ምናምን የላኩት ናቸው።
አዎ አዎ እሱ አለ። ቀጣይም እሱ እንትን ቢል እኔ ብ- ብለጥፍ ምናምን ነገር ያው customer more እንትን ይላልና አዎ ይጫወታልና አዎ እሱን ነገር እንትን ለማለት ነበር።
በቃ አባቴ አሳውቅሃለሁ። እሺ በቃ እሺ።
እሺ እሺ።
እሺ ቻው እናት ቻው።